Hello ጤና ይስጥልኝ አለ ይመስገን ለመማር ፈልጌ ነበር የ YouTube ወጌሻ ተዘንጋችሁን ማለት ነው
እሺ ስም ማን ልበል ኤርሚያስ እሸቱ
ስልክ ያዝ ኤርሚያስ ዜሮ ዘጠኝ
አስራ አንድ
እሺ አስር ቆይ አንዴ ይቅርታ ዜሮ ዘጠኝ አስራ አንድ አስር ሰላሳ
እሺ አስራ አራት
እሺ ማስታወቂያው ምን ላይ ነው ያየኸው
ያው YouTube ላይ ነው
እሺ አድራሻ የት ነው ኤርሚያስ አድራሻ ቀራኒዮ
ማስታወቂያው ምን ላይ ነው ያየኸው YouTube ላይ በኦንላይን ነው በአካል ነው የምትማረው የምትፈልገው
ምንድን ነው ልዩነታቸው
በኦንላይን ከሆነ እ፣ በሳምንት ለሁለት ቀን የሚላክልህ በሳምንት ሁለት ቀን ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልሃለን። ማየት ከጀመርክበት ሰዓት ለሀያ አራት ብቻ ነው የሚያገለግለው። አንተ ማየት ከጀመርክበት ሰዓት ጀምሮ okay
ከዛ በኋላ ሊንኩ ይነሳል። በትምህርት ላይ ጥያቄ ካለ ከኮሜዲያን እሸቱ ጋር meeting ይዘጋጃል። ጥያቄውን በዛ ትጠይቃላችሁ ማለት ነው። በአካል ከሆነ ደግሞ ትምህርት የሚሰጥበት ቦታ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ መጋቢት ሁለት ትምህርት ይጀምራል። ሀያ credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ሀያ credit hour ማለት ክፍያችን አስራ አምስት ሺህ ነው ማለት ነው። በኦንላይን ደግሞ ከሆነ እስከ መጋቢት ሁለት discount ላይ ነን። አስር ሺህ ብር ነው የምትከፍለው ማለት ነው።
okay እ፣ የሚያስፈልጉ ነገሮች አሉ መስፈርት ነገር ቅድሚያ ምናምን
መስፈርት እኛ የለንም። ያው ሰውየው የሚመጣው ሰው የሚማረው ሰው አቅም አለኝ ችሎታ አለኝ ይህንን ኮርስ ብማር ሀሳቤን በነፃነት እገልጻለሁ ብሎ ነው የሚመጣው እንጂ idea ከእናንተ ነው። እንደዚህ ብለህ ባለው ከስንት ሰዓት እስከ ስንት ሰዓት የሚለው ከአስራ አንድ ተኩል እስከ አንድ ተኩል ሰኞና አርብ።
ሰኞና ዓርብ የ- ይሄ የአካሉ ነው አይደለ? የኦንላይኑ ለሀያ አራት ሰዓት ያገለግላል አልሽኝ። ቪዲዮ ከላይ ከተከፈተበት
አዎ የአካል ከሆነ ከአስራ አንድ ተኩል ምሽቱ አስራ አንድ ተኩል እስከ አንድ ተኩል ነው class ያለው። ከአስራ አንድ ለምን ያህል ቀን ማለት ነው?
በሳምንት ለሁለት ቀን ሰኞና አርብ።
ለምን ያህል ጊዜ ማለት ነው የቆየው?
ኮርሱ የሶስት ወር ኮርስ ነው። ለአንድ ወር ከሀያ attend እናደርጋለን class። ከዛ በኋላ assignment
okay በቃ በጣም አሪፍ። በቃ ሌላ ጥያቄ ካለኝ እደውላለሁ። ለመመዝገብ ምንድን ነው የሚያስፈልገው?
ማለት እናስ- ማለት ነው።
ሄሎ ሄሎ አ- ወይ ሄሎ ሄሎ